ጤና ይስጥልኝ ምሽት ቤት
ትኬት እንድትያዝ ነበር። ልንገርሽ ቁጥሩን
እሺ እሺ አስራ ሶስት አርባ ሰባት cashier code ነው የምትነግረኝ አይደለ? እሺ አስራ ሶስት አስራ ሰባት አስራ ሶስት አርባ ሰባት ዜሮ ስምንት አስራ አንድ አስራ ሰባት ነው።
አርባ ሰባት አርባ ሰባት እሺ ዜሮ ስምንት አስራ አንድ
እሺ ሁለት lost አለው። በሁለት ጨዋታ ነው የወደቀ።
ነው እሺ አዎ እሺ መልካም ቀን